હેલો હેલો હેલો
હવે સમાન
અંદર
ના.
ઈસવીસ ብር ሄሎ
አዎ፣ ብር በልቼ ብሩ ወደ ሌላ ቦታ ገባ።
እሺ ቤት ቤቶች ቤት ቤትን ደውሎ ይጠይቋቸው እሺ ወዴት እንድ- እንደገባ አካውንቱን ይጠይቁና
አ፣
ከቤት ቤት account ኡን ይጠይቁ
ስንት ነው ቁጥራቸው?
ሰማንያ ስምንት ዜሮ አራት ሰማንያ ስምንት ዜሮ አራት እሺ
መልካም